hello ጤና ይስጥልኝ። ኮል ይባል አቤት እሺ፣ ለካሪፍ ጋር ነበር የምደውልሎት። ሎዛ እባላለሁ።
ሰላም እንዴት ነው?
እግዚአብሔር ይመስገን። እንዴት አደሩ?
እግዚአብሔር ይመስገን።
እ፣ ከ POS ማሽኑ ጋር በተገናኘ እ፣ transaction የፈጸማችሁ አይደለም ለተከታታይ ቀናት እና ከዛ ጋር በተያያዘ ያጋጠመ ችግር ካለ check ለማድረግ ነበር።
አይ የለም ችግር የለውም እ፣ ምንም የገ- የገጠመን ችግር የለም። ግን እ፣ ምን መሰለሽ ነግሪያት ነበር ባለፈው ደውላለች። maybe lunch ላይ ድምፆ ተቆራረጠብኝ፣ ይቅርታ። ምን አሉኝ
lunch ላይሆን ይችላል። ግን ነግሬያችሁ ነበር ባለፈው እ፣ ቴሌብር እንጠቀምበት ነበር። ቴሌብር አሁን ከ system ኡ ጋር ስለተገናኘ
ይቅርታ፣ ደንበኛችን ድምፆ ተቆራረጠ። እሺ፣ አሁን ይሰማል። ምን አሉኝ
ከ system ኡ ቴሌብር ነበር ከዚህ በፊት የምንጠቀምበት
እሺ፣ እና እሱም አሁን ከ system ጋር ስለተገናኘ የተጠቀምንበት አይደለም መሰለኝ። በዛ ላይም ደግሞ ስራም ስለቀነሰ ለዛ ይሆናል ምናልባት ዜሮ የሆነው
እ፣ እንጂ ከ POS ጋር በተገናኘ ምንም አይነት ከ POS ችግር ጋር የለም።
የተገናኘ ምንም አይነት ችግር የለም። የኛ የራሳችን ችግር ነው።
እሺ፣ እሺ፣ ደንበኛችን የእርስዎን ስም አልበል አዲስ
ማን አሉኝ? ይቅርታ፣ አዲስ አዲስ
አዲሱ።
አ
እሺ፣ እሺ፣ ደንበኛችን ስለሰጡን መረጃ እናመሰግናለን። መልካም ቀን ይሁንልዎ።
መልካም ቀን